ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
አቶ መሐመድ ኑር ኢብራሂም አዎ ከዊ ፕላስ ሶሉሽን ድርጅት ነበረ የደወልንልዎት።
እ ድርጅታችን የ transportation አገልግሎት ሰጪ ተቋም ሲሆን ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል። ሄሎ፣ ይሰማል?
አቤት አቤት።
ይሰማል?
ትንሽ ቆይቼ ልደውል፣ አጉል ቦታ ነኝ።
እሺ፣ እሺ። እኔ ደውልልዎታለሁ ቆይቼ። እሺ፣ እሺ፣ እሺ።